የሚቀመጡ የሚታወቁ ነገሮች ናቸው።
ማየት አለብህ። ጨዋታ ጨዋታ መከታተል አለብህ። ይወጣ hello አቤት format አቸውን ማወቅ አለብህ።
እ ጨዋታ ወጥቶብኝ ነበረ።
እ?
ጨዋታ አንድ ጨዋታ ወጥቶብኝ ነበር።
እሺ ንገረኝና cashier code ኡን check ላድርገው።
እሺ ሰማንያ ዘጠኝ እሺ
ዜሮ ስድስት እሺ
ስምንት እሺ ሀምሳ ሰባት
እሺ ስልሳ ብር ገብቶልሃል። እሺ check አድርገው።
አመ- አሁን እንደ ገባው አዎ አሁን እሺ እሺ እሺ፣ ሌላ አለ check ማድረግልህ።
ሌላ ቆይ አይ፣ ኮዱን አላስኩትም ቆይ እደውላለሁ መልሼ እሺ እሺ እሺ፣ መልካም ቀን።